ሄሎ
ሄሎ አቤት
አዚዝ ከደውል ስታርት ጎም
ምን አሉኝ?
ስታርት ጎም ኮሜዲ
ኮሜዲ
አ
አሁን ላይ አሁን ላይ የለንም። ሲኖር እናሳውቃለን።
ቦታ ለመያዝ
ሄሎ ቦታ ይዝ ብዬ አሁን የለንም። ኮሜዲ አልፏል።
አልፏል።
አዎ አዎ አልፏል። ቀ- ባለፈው ሳምንት ነበረ። አሁን የለንም። ወደፊት ሲኖር እናሳውቃለን።
አይ
እሺ፣ እናመሰግናለን።